હેલો હેલો આવી આવી સારામાં ሰላም ጤና ይስጥልን ድንክ ዩቲዩብ ነው።
ስታንዳርድ ኮሜዲውን ሰምቼ ነበር። ስንት ነው ክፍያው? የአንድ ሰው አራት መቶ ብር ነው።
የአንድ ሰው አራት- እ?
እዛው አየር እዛው መምጣት እችላለሁ ወይስ ዛሬ ከፍዬ ነው ለለቱ አይ እዛው መምጣት ይችላል።
እዛው መግዛት እችላለሁ?
አዎ፣ ስሞትን ግን ለመጠቀም ነው።
ሚኪያስ ዋ-
ማን አለ?
ሚኪያስ እና ሮማን
ሚኪያስ እና ሮማን ስልክ ይሄ ነው።
አ፣
እም፣ በቃ እሺ፣ የዛኔ ሲመጡ በቃ ሺህ አራት ሰው አራት መቶ ይዘው- ይዘውልን ይመጣሉ።
እ? እ?
ሲመጡ አራት አራት መቶ ይዘውልን ይመጣሉ።
እሺ እሺ እሺ